ጎዳና አይበኝ መከራ አደራ ሳቅጫታ እንጂ ጭፈራ እኛ አንፈልግም መከራ አንቺ አገሬ መሬት በላ በላ አፈርና ውሃው በላ በላ አደራ እንዳይጠማው በላ በላ ይህ አንጀት የደኸው በላ በላ አምላክ የልነገው በላ በላ አንተ ላይ ተስፋ አለኝ በላ በላ አገሬ ላይ ለማኝ በላ በላ እንደማታሳየኝ በላ በላ ችግር ቀለል በል ወገኔ ናትካ አፍንጫ ሲመታ ይነሳል ለካ እባክህ በሽታ አገሬ ናትካ አስወጣልንና ያንን የሞት ዱካ እንካችሁ ብለህን የህሉን በረካ ያደጉ ገበሬ ድሃ እስኪረካ አሳየን ጌታዬ ሲጋግር ሲቦካ መቼም አፍሮ አይቀርም አንተን የተመካ
ነቃ ነቃ ቀና ቀና ኮራ ኮራ ዘና ዘና ነቃ ነቃ ይበል ቀና ቀና ኮራ ኮራ ትበል ዘና ዘና ጤና ፍቅር ይሁን ሀገሩ ባለ ዜጋው ባለ ምድሩ ባለ ሀገሩ ባለ ሀገሩ ባለ ሀገሩ ባለ ሀገሩ
ነቃ በል ቀና ቀና ኮራ በል ዘና ዘና አደራ የአገሬ ልጆች አደራ እንዳያይብኝ መከራ አደራ ሳቅ ጨዋታ እንጂ ጭፈራ እኛ አንፈልግም መከራ አርሶና ፈራፍሶ በላ በላ ማጎረሰለኛ በላ በላ እራብ ደጉን ቀጣው በላ በላ ይሄ ቀናተኛ በላ በላ የገበሬው ማሳ በላ በላ ምርቱ ተጥለቅልቆ በላ በላ የማይበት ዘመን በላ በላ ቸገረኝ ርቆ በላ በላ ይሄኔ ባላገር የሰው የማይነካ ጾሙን እንዳያፈርስ ነው የምሰው ለካ ጽማድ በሬዎቹን ላሞቹን ሳይነካ እምነቱን ጠብቆ ነው የምሰው ለካ እርም ነው ያለውን ምን ይረበው ጾሙን እንዳያፈርስ ነው የምሰው ለካ የልጆቹን ወዳጅ ጥጆቹን ሳይነካ ተንስሶቹ በፊት ነው የሞተው ለካ ነቃ